ሄሎ ጤና ይስጥልን ብስት ቤት
ጤና ይስጥልኝ።
ጤና ይስጥልን ብስት ቤት ሰላም ነው?
እግዚአብሔር ይመስገን። እስኪ ታሻርቆ ልንገርህና እስኪ እሺ እሺ እሺ።
አስራ ሶስት
እሺ አስራ ሶስት
ሀያ ስድስት
አስራ ሶስት ሀያ ስድስት
ሀምሳ አምስት ሃምሳ አምስት ሰላሳ ዘጠኝ
እሺ update ሆኗል። ሁለት team ወጥቶብሃል። እሺ
ሁለት ነው የወጣው።
አዎ፣ አርሰናል ከዌስትሃም እና ኒውካስል ዩናይትድ ከኖቲንግሃም ፎረስት ሁለቱም ተሸንፈዋል። እሺ
እንጂ ሌላው አልፎ ነበር።
ሌላው አልፏል። አዎ። እኔ ናቲ
አ- ሌላ- ሌላ ነገር ነው።
እሺ አስራ ሶስት አስራ ሶስት
ስልሳ ሶስት እሺ
ሰባ አንድ አርባ አራት
ሰባ አንድ አርባ አራት እሺ ይህም ልወስድ ነው። እሺ
እንደ ጉድ እንደወደቀ ይሄ ብዙ ነው፣ ከአምስት በላይ ነው።
ሌላ ልንገር እሺ
አስራ ሶስት እሺ
ስልሳ ሁለት እሺ no ስልሳ ስልሳ ሁለት ሀምሳ ስድስት እሺ
ስልሳ አንድ
በስት ነው። ይሄ
ስንት ብዙ ቡድን ነው የወደቀ ይሄ?
አዎ፣ ይሄም ብዙ ነው፣ ከአራት በላይ
ሌላ ልንገርህ እሺ
ሌላ እሺ አስራ ሶስት እሺ
ስልሳ ሁለት እሺ
አር- አርባ ስምንት አስር
እሺ ይሄም ሶስት team ወጥቶብሃል።
ሶስቲን ያ።
እሺ ሌላ ልንገርህ እሺ
አስራ ሶስት እሺ
አስራ ሶስት አስራ ሶስት አስራ ሁለት ብዙ ካለህ አባ ቶሎ ቶሎ ንገረኝ አይሻልም?
እሺ እሺ አስራ ሁለት update ላድርግልና አንተ check አድርጎ። እሺ እሺ አስራ አስራ ሶስት አራት አስራ ሁለት አስራ አራት ላይ ነው አስራ አራት
እሺ አስራ አራት አስራ ሁለት ሰላሳ ዘጠኝ እሺ
ሰባ ስድስት
እሺ ሌላ
እሺ አስራ አራት አስር እሺ
አስራ ስድስት ሰማንያ ሁለት እ
ሀምሳ ስድስት ሰማንያ ሁለት
እሺ ሌላ
ብዙ ነገር ነው። እንዴት ነው?
አይ ራስህ check አድርጎ። እሱም ብዙ ትኬት አይደለ አ ማየት ትችላለህ። update already ስላደረግኩልህ አንተ ትኬቶቹን ገብተህ ማየት ትችላለህ። እንደዚህ በ- ብዙ time ይወስዳል። ወይ ቴሌግራም ላይ ወይ ፌስቡክ ላይ ብልክልህ ይሻላል።
እኔ ንገረኝ። አሁን ያያቸውን በቃ አይደለም እና ሁለት ቺ ቻናልስ ንገረኝ። ጨርሻለሁ።
lost ነው፣ ይህም lost ነው። አራት team ወጥቶብሃል። አይ እንደዚህ አይነገርም። እሺ አባ እየተከፈተ ትኬት ኧረ የሚደረገው አይ- update ነው ማድረግ የምችለው እንጂ እኔ እየገቡ ጨዋታዎቹ እንደዚህ ናቸው እንደዚህ ናቸው አልልህም። እኔ እሺ እሺ።
ራስህ ነው ማየት ያለብህ።
እሺ እሺ። ለአንድ ይበቃኛል ይበቃኛል ከዚህ በኋላ አስራ አራት አስራ አንድ አስራ አራት አስራ አንድ ሰላሳ ስልሳ ስምንት ሰላሳ ስድስት
ሰላሳ አንድ
እሺ ስልሳ ስምንት
ይህም lost ነው።
የቅድም የነገርኩም lost ነው።
አዎ why?
ሁሉም lost ነው። የእንትን ያልካቸው ሁሉም lost ናቸው። ከሁለት በላይ ሌላ- team ነው የወጣበት የወደቀበት።
እሺ። አመሰግናለሁ።
ችግር የለውም።